ያንተ ቀልድ ነው እ? እንዴት- እንዴት አይሰራም? በዚህ ልሞክረው እና ካላነሱ ተው። ሄሎ ሄሎ ሄሎ ሰላም፣ ከ ChipChip ነበር የምደውልሎት።
እሺ ያልመጣሎት product አለ ዛሬ ያልተረከቡት?
አዎ ምን አለ?
አቮካዶ ድንች እሺ እ፣ ምንድን ነው አቮካዶ ድንች ካሮት፣ ጥቅል ጎመን አቮካዶ፣ አቮካዶ፣ ድንች፣ ካሮት፣ ጥቅል ጎመን ካሮት አስጃለሁ ትላለች ጥቅል ጎመን። okay፣ ጥቅል ጎመን፣ ድንች እና አቮካዶ አዎ ሶስት product።
አዎ የት አካባቢ ነው የሚመጣሎት?
ብርጭቆ ሚኪሊላንድ
ብርጭቆ።
አዎ ኮንዶሚኒየም ሚኪሊላንድ ማለት ነው ነገ መቀበል ይችላሉ?
እችላለሁ ስሞት ማን ነው? ይቅርታ።
ቢዲቄ እሺ፣ ይመጣሉታል ነገ። መልካም ምሽት።
እሺ እሺ